ሰላም ጤና ይስጥልኝ ልዩ
አማር ቋንቋው እንዲቀየር ሊፈልጌ ነበር።
ኮከብ ዘጠኝ ሰማንያ አምስት መሰላል ብለው ደውለው ም- ሰባ ቁጥር ላይ
ምን ምን ያልሽ ልጻፈው እስኪ አንዴ።
ኮከብ ዘጠኝ ሰማንያ አምስት መሰላል ብለው ደውለው ሰባት ቁጥር ላይ አማርኛና እንግሊዘኛ አለ ይምረጡ። ሶስት ቁጥር ላይ ደግሞ ለመጫወት የሚላለ
እሺ
እሺ መልካም እድል እሺ